ጤና ይስጥልኝ ማን ይባላል?
እግዚአብሔር ይመስገን። ፓስተር አደባባይ ጋር ዶልፊን ወይ አባዱላ አለ እንዴ?
አዎ አለን።
ስንት ስንት ናቸው? ስንት ሞዴል ወይስ በምን ማግኘት እችላለሁ?
ማሪ ባባ dot net የሚል አለን ቴሌግራም page፣ እዛ ላይ post አድርገናል።
እዛ ላይማ አየሁ የቆየ ስለሆነብኝ ነው ተሸጧል አለ የሚለው ምን አይነት እናያለን ዶልፊን silver ነገርም አይቻልም። እንትን ነጭ ነገር አለን ሁለት ሰባት
ሁለት ሰባት አዎ።
ሶስት ነጥብ ሶስት
ባንክ ስንት ይመቻቻል?
ባንክ አንድ ሚሊዮን
ለስንት ጊዜ? አንድ ሚሊዮን ብሩ ሶስት አመት
እሺ እንትንስ እ አባዱላስ ኬሚያዊ ነገር አይቼ ነበር።
አለን ሁለት ሰባት ሁለት ሰባት manual ነው።
አውቶማቲክ የሆነ ሁለት ሰባት ጽድት ጽድት ያሉ አሉን። አ- ሶስት ነጥብ ሶስት ናቸው እስከ አንድ አዎ።
ነጥብ ሁለት ይመቻችሎታል።
እ እ እስከ አንድ ነጥብ ሁለት ይመቻችሎታል።
okay እሺ ቪትስ አለችኝ እሺ በሊብሬ ሁለት ሺህ አንድ ዘጠና ዘጠኝ ሞዴል ነው ሁለት ሺህ ሞዴል።
እሺ
ስለዚህ ምን ማድረግ እችላለሁ?
መቀየር ለመቀየር ነው። እኛ ግን አዎ እሱ ላይ ነው መጨመር የፈለኩት ይዘውት ይምጡና መኪናውን እንየው።
ፓስተር አ ፓስተር አደባባይ ፊት ለፊት ይዘውት ይምጡና እንየውና በቀጠሮ አስለ- ነው መሄድ ያለብኝ ወይስ በማንኛውም ሰዓት ብሄድ የሚያይልኝ ሰው አለ?
በማንኛውም ሰዓት መምጣት ይችላሉ። ቤታችን እ፣ ክፍት ነው። በማንኛውም ሰዓት በተመቸው ሰዓት መምጣት ይችላሉ። ከሰኞ እስከ ቅዳሜ ነው የምንሰራው። እስከ አስራ ሁለት ሰዓት እንሰራለን። የስራ okay።
ሰዓት ግን በዛ ሰዓት መምጣት ይችላሉ።
እኮ በአጋጣሚ የሚያይ ሰው ምናምን ተብሎ እንትን አለ ማለት አለ።
ጊዜ አይፈጅብኝም።
ባለሙያዎች አሉ።
በቃ እሺ እሺ